የቢሮ ሰው
Hello
Hello ሰላም ጤና ይስጥልን እግዚአብሔር ይመስገን ይቅርታ ከችፕችፕ ነበር የምደውለው አቤት እ እ?
ከችፕችፕ ነበር የምደውሉት አቤት ኖት አዎ
Okay ችፕችፕን እየተጠቀሙ ነው አሁን ላይ
አ፣ እኔ አይደለም actually ባለቤቴ ነች እየተጠቀ አ- ላልተወሰነ ጊዜ ቆሟል መሰል አይደል ነው ወይ Okay ያልተመቾት ነገር ካለ complain ነገር ካለ ስለ service ኣችን አይደለም አይ ለማሳወቅ group ኡን ነው።
መሰለኝ የጨመሩት ከዚህ በፊት ለሶስት ምናምን እናዝ ነበር አዎ አይ አዎ think ያ ነገር ሲቀር አ፣ Okay ላል- ለተወሰነ ጊዜ እያዘዝን አይደለንም Okay ያን እሱን- ያለው እሱን ነገር አሁን ላይ ያስተካክለናል። ወደ ነው?
ስምንት አስር ምናምን የነበረው ስድስት ሆኗል እና maximum ስድስት ሰው ነው የሚጠበቅበት group ለማድረግ እና okay ብዙ ነገሮች ስለተስተካከለ ቺፕቺፕ ሶሻ ብለው ቴሌግራማችን ላይ ገብተው በ link አለ በእሱ መሰረት application ኦትን update አድርገው እንዲጠቀሙ ነበረ።
እሺ እሺ እናደርጋለን እሺ የተለያዩ አዲስ ነገሮች አሉ። እስኪ order አድርጎ ይጠቀሙ።
okay መልካም መልካም መልካም Thank you.
መልካም።
Right.